Hello. Hello. Hello.
ሄሎ ሄሎ ሄሎማ ሰላም ነው? ከእረፍት ነው የምደውለው። ውጤት ያልመጣልኝ ብቅ ይላል። እ? ሞባይል ቁጥርሽን ብትነግሪኝና ቴሌግራም ላይ ልክልኝ እ? ሞባይል ቁጥሩን ልያዘ ከስር ወግ- እ? ምንም ይቆ- ይቆራረጣል ድምፅሽ፣ ምንም ብዙም አይሰማም። ሞባይል ቁጥርሽን ስጪና እስኪ ላውራሽ። እ? hello hello